Hello ጤና ይስጥልኝ።
ጤና ይስጥልኝ።
ዞላ ኢንተርናሽናል ሆቴል ነው?
አዎ አዎ።
እሺ ሎዛ እባላለሁ። ከአሪፍ ፔይ ነበር የምደውልልዎት።
እሺ እሺ በ POS machine ኡ ለተወሰኑ ጊዜያት ምንም አይነት transaction የፈጸሙ አይደለም እና ከዛ ጋር በተያያዘ ያጋጠመ ችግር ካለ ለማጣራት ነበር ደንበኞች።
POS machine ላይ አዎ transaction የተፈጸመበት ስላልሆነ ያጋጠሙት ችግር አለ በ POS machine ኡ ላይ?
እስካሁን እኔ እየሰራሁበት ነው። ይሄ POS ኡ አይደል? ይሄ cash የምንሰራበት ምን አሉኝ ደንበኛችን?
POS machine ኡ ላይ ነው አይደል?
ምን አሉኝ እኔ ጋ ደንበኛችን?
ምንም እ ልጠይቅና ልደውል። እኔ ጋር አለ ችግር የለውም። ታችኛ ልጠይቅና ልደውል። ስልክሽ ይሄ ነው?
እሺ አዎ ዘጠና ሶስት ዘጠና አምስት ላይ መደወል ይችላሉ ደንበኛችን።
ዘጠና ሶስት ዘጠና አምስት አዎ ዘጠና ሶስት ዘጠና አምስት ላይ እሺ እሺ እሺ እሺ እሺ እናመሰግናለን።